ኖሪ በተሰጠሽ ውበት ሎሌት አገር ይሆን የተገኘሽበት ገበሬ አገኘሽ ሆይ ከመሬት ላይ ሲያርስ ከጨረቃ ይሆን ወይንስ ከማርስ ማድረግ የምችል ሁሉንም እንዳያሰኘሽ እረ ለመሆኑ ከወዴት አገር ተገኘሽ ማድረግ የምችል ሁሉንም እንዳያሰኘሽ ኧረ ለመሆኑ ከወዴት አገር ተገኘሽ?
የተገኘሽበት ምንም አልታወቀኝ የተፈጠርሽበት ሳላውቀው ናፈቀኝ ከድንጋይ ስሪ